ለዴት ነው የምንረዳው?
ብር አሳልፌ እምቢ ብላኝ ነበረ ወደ account ኤ እስካሁን ሳይገባልኝ እሺ
እና አልጠብቅ በመስመር አዎ፣ መስመር ላይ ጠብቀኝ አንዴ ላስተላልፍ።
hello አቤት
ይመስልኝ ምን ልርዳው?
አካውንት ማን ቤቲንግ በልቼ ወደ አካውንቴ ሳስተላልፍ እምቢ ብላኝ ነበር ከትናንት ጀምሮ ኮንፈርም ብሏል ግን ኮንፈርም ይሉታል። እሺ የቤት ስልክ ስልኩን ልውሰድ፣ አሀ የቤት ስልክ ቁጥሩን።
ልላክለት ስል
አዎ ቁጥሩን እንገሩኝ፣ የቤት ስልክ የሚጠቀሙበትን የስልክ ቁጥር።
ደግሞ ረስቻለሁ። ኦንላይን ላይ ያለው
okay ቤት ቤት ሲገቡ የሚጠቀሙት ስልክ ቁጥር አለ፣ አ እሱን ይነግሩኛል።
ያው የኔ ነው አስራ አዎ፣ አንድ ማን ነው የእርስዎ ነው።
አስራ ሰባት እሺ አስራ ስምንት እሺ ዜሮ ሰባት ሰማንያ አንድ
እሺ መስመር ላይ ጠብቁ።